सणा असतो मारी बाबा
ሰላም
እግዚአብሔር ይመስገን።
ከቲክቶክ ነበር ስልካችሁን የወሰድኩት እሺ
እና ነጭ አባዱላ አይቼን በፒክአፕ ሄሎ ነጭ አባዱላ ባለጠፈ
እ የለጠፈ ባለጠፈ ፒክአፕ ጊዜ?
ፒክአፕ የለጠፈ አራት መቶ ሺህ ቀረጥ አለበት ያላችሁት ማለት ነው
model hello።
ስንት ነው ይሉኝ?
ሁለት ሺህ አስራ ሶስት ሁለት ሺ አስራ ሶስቱ ሁለት ሺ አስራ ሶስቱ የለንም አሁን አስሩ ነው ያለን ነው አስራ ሶስቱ ተሽጧል አባት እሺ ሁለት ሺህ አስሩ አለ እጃችን ላይ ነው አለን መስ ፓስተር branch ኣችን ላይ አለን እኮ እሱ አሁን cash ስንት ያስፈልገዋል ማለት ነው ባንክ ስንት አራት ያስፈልጋል?
ነጥብ አራት ነው cash ስንት አራት- አራት ነጥብ አራት ነው አንድ ሚሊዮን ብር አንድ ነጥብ አምስት ባንክ ይመቻቻል
ስለዚህ እ፣ ሁለት ነጥብ አምስት እ፣ ወይ ሶስት ሚሊዮን ብር cash ያስፈልገዋል ነው አ
እ፣ እስቲ እሺ እናስ እደውላለሁ እሺ